hello አቤት የሚስጥልኝ እግዚአብሔር ይመስገን ሰላም ነው።
አለን።
ሜላት እባላለሁ ከዶክ ናህር real estate ነበር ምደውለው።
okay።
ፍላጎቱ ካለሽ የተወሰነ መረጃ ልሰጥሽ ነበር።
አይ የለኝም፣ ይቅርታ።
እሺ፣ መልካም እሺ፣ አሜን።